ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ቤት ቤት ቤት አካውንቴን አሁን ሁለት መቶ ብር አስገባት አልገባልኝ።
deposit አድርገህ ነው?
አዋ
እሺ check ላድርግልህ። ቆይ ጠብቀኝ መስመር ላይ እ፣ አይ በዚህ ቁጥር አይደለም። እሺ እሺ
በዚህ በዚህ ቁጥር አይደለም።
እሺ ንገረኝ ቁጥሩን።
ዜሮ ዘጠኝ እሺ ዜሮ ዘጠኝ ሰባ ሁለት
ሰባ ሁለት ሀያ ሁለት ሀያ አራት ዜሮ አራት
እሺ hello
አቤት።
እ፣ process ላይ ነው ይገባል። እሺ ትንሽ ጠብቀው እስከ በኋላ ድረስ
እስከ ስንት ሰዓት? እስከ በኋላ?
እ፣ አዎ ትንሽ ሊቆይ ይችላል። እርግጠኛ አይደለሁም ሰዓቱን።
ኧረ በእናትሽ እስኪ አፋጥንልኝ አንቺ።
እሺ እኔ አሳው- እናሳውቃለን እኛ። እሺ ትንሽ ታገሱን። ይቅርታ በጣም አይ አይ እሺ እሺ። መልካም ምሽት።